ጤና ይስጥልኝ የትስስር ማዕከል ባንኩ ሰላም ነው።
ሰላም እ ይቅርታ ከ ለነገ ከአዲስ ወደ አስመራ ያለው በረራ ታይልኛለህ?
እሺ መሄጃ ብቻ ነው ወይስ መመለሻ አለው?
መሄጃ ብቻ።
እሺ ሶስት በረራ አለው ወደ አስመራ Okay ሰዓቱን ትነግረኝ ጠዋት- ከሰዓት ያለው ጠዋት አራት ሰዓት እም፣ እ ከሰዓት ዘጠኝ ሰዓት ከአርባ አምስት እና ሌሊት ሰባት ሰዓት ላይ
ከአርባ አምስት ዘጠኝ ከአርባ አምስት አ?
አዎ ከሰዓት ዘጠኝ ከአርባ አምስት
Okay እሺ እና የማታው
የማታው ለ- ሰባት ሰዓት ላይ ሌሊት ሰባት ሰዓት
Okay፣ እሺ አመሰግናለሁ።
እሺ ስለደወልነው ሰው ታምስ